hello ማነች ኤልሳቤጥ አስራ አምስት አስራ ሁለት
አስራ አምስት አስራ ሁለት አዎ ለከስተመሩ ለከ- ለከስተመሩ አልተደወለም
አልተደወለ ማለት
ለ customer ኡ order እንዳዘዘ አልተደወለለትም ግን order ኡን አዝዣለሁ እኔ የማደርሰው ዋን ፕላኔት ነው እዚህ ጋር የምለው ማለት ነው እ የሚሄደው ግን ሌላ ቦታ ነው የሚሄደው ሂድ ደውልና ንገራቸው ነው ያለኝ ቦ- ወደ ቦሌ ነው የሚሄደው order ኡ ማለት ነው ከየት ነው የታዘዘው?
ከቢጄስ ከሳሚት ፍየል ቤት
ከቢጄስ ወዴት?
ወደ ቦሌ ነው የሚሄደው አለኝ። በፊት ይደውሉልኝ ነበረ እስካሁን ድረስ አልደወሉልኝም። ሲደውልላቸውም ስልክ አነሱልኝም አለ።
ስለዛ ይፈልገዋል ምግቡን።
ይ- ምግቡን ይፈልጋል ከቦሌ ነው የሚሄደው ይደውሉልኝ ነው ያለው
Okay፣ Customer።
እሺ በቃ ያለበትን ላስጠይቅና ስለዚህ እኔ ቦሌ አለኝ ያው የሞተር order ስለሆነ
በቃ እሺ፣ ዘነበ እናውራውና የሚወጣው ከሆነ ይወጣልሃል።
ያው እኔ ቦሌ አልሄድም። ያው እሺ፣ ደውይለታል እሺ እሺ፣ ዘነበ ቶሎ ደውል